Hello ሰላም ጤና ይስጥልን Best Bet
Forget password እንዴት ነው? አዲስ ወደ አድርገ
እ አዲስ ኮድ እኛ ነው የምንልክልህና የተላከውን code login ማ- ማድረጊያው ላይ ታገባዋለህ ማለት ነው።
ስልክ ቁጥር ንገር።
እ no አይ እንዴት ነው?
አይደለም። አንተ forget በለውና በዚህ በዚህ አይደለማ በዚህ ስልክ አይደለም። ቁጥሩ ሶ- ላይ ቁጥሩ በቁጥሩ ሌላ ነው። እ፣ በቁጥሩ ነው በምስል የሚለ- መልክ Forget ስትለው እ፣ ይመጣልሃል SMS
እሺ